ጤና ይስጥልኝ ሁሉ ሰው ምንድነው?
ሰላም ነው ጤ
እግዚአብሔር ይመስገን።
ትናንትና በ- ወደ ቴሌ ብር መቶ ብር withdraw አድርጌ ነበርና አልደረሰኝም።
ከዝውውር ታሪክ ላይ ያልገባሎትን ፎቶ ያንሱና በቴሌግራም ይላኩልን።
እ?
ከዝውውር ታሪክ ላይ ያልገባሎትን ፎቶ አንስተው በቴሌግራም ይላኩልን።
ስልክ ቁጥሩስ
ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሸቴ